የሚገባው አምቡላንስ?
አንድ ሰው ታሞብን ነበረ መልካም። እሺ
ጦር ኃይሎች አካባቢ
እሺ። ወዴት መሄድ ፈልጋችሁ ነው?
ጣዝማ ክሊኒክ እዛ ነው መውሰድ የፈለግኩት።
ታዝማ ነው?
ታዝማ ታዝማ።
እሺ ወደ ታዝማ እዛ ነበር ክትትላቸው?
አይ አልነበረም። actually ገና ምንም ክትትል አልተደረገላቸውም። ዝም ብሎ አሁን አንድ መለስተኛ እንትን ስናሳያቸው ወደዛ መሄድ እንዳለባቸው ነው እንትን አደረገ።
አሁን Serious ነው።
ክሊኒክ ነው ያሉት።
አዎ ክሊኒክ ነው ያለችው።
ክሊኒክ ከሆነ communicate ማድረግ ይጠበቅባቸዋል ከታዝማዎች ጋር።
አድርገናል already።
ማን ነው የታካሚ ዶክተሮች- ስም?
አዘነጋሽ አዘነጋሽ
አዘነጋሽማ
እ፣ አዘነጋሽ ደምስ ደምስ። እሺ አዎ አዘነጋሽ ደምስ
እሺ። ታዝማ ልደውልና communicate እንዳደረጋችሁ cross check ላደርግና እደውልልሃለሁ።
እሺ እሺ እሺ እሺ